ሰላም ጤና ይስጥልን ቤት ቱ ቤት hello
የስ ጤና ይስጥልን ቤት ቱ ቤት
deposit አድርጉት ምናምን account ላይ ብሩ እሺ አልገባልህም deposit አድርገህ አዎ፣ አልገባም ብሩ እሺ ምን ታደርጋለህ መሰለህ deposit message ኡን የቤት ቤት ቁጥርህንና የ CBE ብር ለኮት።
ቁጥርህን አንድ ላይ አድርገህ ቴሌግራም ላይ ላክልን ለከውት ለከውት እ እ እ አሁን ነው ለከውት እ እ እ ለከውት እንትና ቴሌግራም ላይ ቴሌግራም ላይ ልካል። በቃ ለቻፖች እናሳውቃለን። ትንሽ ደቂቃ ጠብቅ፣ ይገባል። እሺ እሺ እሺ እሺ